ሄሎ ሄሎ፣
አቤት።
እ ሰላም ነው?
እንዴ ቡራ እህቴ እዩ አንተ ድምፅ ተቀየረብኝ እኮ ሌላ ሰው ነው እንዴ ብዬ
እንዴት ነሽ?
አለሁ ወይ እንትን ሻሸመኔ ላይ እሺ፣ ስፖርትም virtual ም ነው ሁሉም በአካል ስር መግባት ያለባቸው አይደለም እ virtual ብቻ okay ስፖርት ችግር የለም ስፖርት ችግር የለውም።
በቃ ግን ስፖርቱን ከፍቶ virtual መክፈት አይችልም። ንገሪ አዎ ገባኝ አይ እነግራታለሁ የሆነ ልጅ አሁን ናታን ነው ምናምን የሚባል አዎ ወሰደና ምን እንዳደረገ ታውቂያለሽ?
አዎ virtual ኡን ነው የምፈልገው ምናምን ብሎ ያን ጠብ ተነስቶ የነበረው okay አዎ ክፈቱን እያለ እየላከ የነበረው አዎ።
account ቀጥታ ደግሞ ፋኑን ስላናገረው አካሉ አዎ እኔ ልሰጠው ብዬ ከዛ ናቲ ሲነግረኝ በቃ ተውኩት።
አዎ አይ ሜ- ሜ- ሜርሲኮ የሆነ deal አድርገህ የስፖርት account እሺ፣ ተጠራጥሬ ነው ለዛ ነው ንገሪያት virtual ግን መክፈት አይችልም ደ virtual አይ እነግራታለሁ እሺ፣ ምቾት የእንትን አላክሽልኝ እንዴ?
አዎ አላየውም እንዴ አላየሁትም። አዎ እየጠበቅኩት።
በቃ አይ ተልኳል ውቢት ደወለችልሽ?
ደውላ ነበር እንዲህ እስኪላክ ብዬ ጠፋች በዛው
በቃ እሺ። አስጨነቁኝ እኮ እየደወሉ።
ወይ ዝጋዋ
አይ ችግር የለውም ደግሞ ስራ እንትን ይላላ ምንም ችግር ስለሌለ የእኛን ስልክ ወደ አንቺ ትራንስፈር አዎ።
ስልኳ አይሰራም ማለት ነው። ኤሌክትሪክ ማርያምን አሬ አዎ፣ ይሄ ክልል እያላቸው ነው።
ኦኬ ለዛ ያ ነው።
ያ ያ፣ በቃ እ፣ ሚጣን ያዝ በቃ እየጮሽ ነው እሺ የተመታሽ እስኪ ቻው።
ተወራ።
ቻው።